ሄሎ ሄሎ ጤና ይስጥልኝ።
እሺ ከ ChipChip ነበር የምደውልሎት።
እሺ አንዳንድ ጥያቄዎችን ልጠይቆት ነበረ።
እሺ
እ አጠቃላይ ChipChip ላይ ያለዎት ልምድ እና ደግሞ እስካሁን order አድርገው እ ቆንጆ product ነው ወይ የደረሱት? በሰዓቱ ነው ወይ የመጣው? እና አጠቃላይ feedback ለመቀበል ነበር የደወልነው።
እ አስተያየት ለመስጠት ነው።
ያው feedback ያለዎትን እ ቢሻሻል ብለው የሚነግሩን ነገር ካለ
Okay።
እሱን አይ ለመቀበል ነበር የደወልነው።
እሺ እኛ ደንበኛ ነን፣ ቆይተናል ደንበኛ ይጠንቃል።
እሺ አገልግሎቱ አሪፍ ነው። በቃ አልፎ አልፎ አንዳንድ product ኦች ላይ ትንሽ የ quality መውረድ ይታይ ነበረ። እሱ ደግሞ አሁን አሁን ተስተካክሏል አሪፍ ነው። እ እሺ ሌላው ደግሞ አሁን ገበያው ላይ ባገናዘበ ቅናሽ አድርጉ Okay እ price ላይ
እ እ አሁን price ምሳሌ ላይ እ እ price ላይ አሁን ምሳሌ ቲማቲም ምናምን ሰሞኑን ቀንሷል እና
እም hello
ትንሽ